ታሪክ ርቆ የሄደ የት ይታይ አካልህ ርቆ የሄደ በአስራ ሁለት አካል ትዝታ ተጭኖ በአስራ ሁለት አካል ትዝታ ተጭኖ እንደምን ይወድቃል ሰው ለፍቅር ጥሎ? እንደምን ይወድቃል ሰው ለፍቅር ጥሎ? የትዝታ ወሰን አይገኝ ድንበሩ የትዝታ ወሰን አይገኝ ድንበሩ ያርፉ እንደሆነ እንጂ ወድቀው ሲሰበሩ ያርፉ እንደሆነ እንጂ ወድቀው ሲሰበሩ የማሳረጊያዬን የመድረሻዬን የማሳረጊያዬን የመድረሻዬን ምን ሊያረገው ይሆን መጨረሻዬን? ምን ሊያረገው ይሆን መጨረሻዬን? ስናገር ችኩል ነኝ ማስደንበር አውቃለሁ ስናገር ችኩል ነኝ ማስደንበር አውቃለሁ ባፌ ተቋቁሜ በልቤ ወድቃለሁ ባፌ ተቋቁሜ በልቤ ወድቃለሁ እኖራለሁ እንጂ በሦስቱ ሥላሴ እኖራለሁ እንጂ በሦስቱ ሥላሴ መች ተርፍስ ነበር እኔ እንደ ምላሴ መች ተርፍስ ነበር እኔ እንደ ምላሴ የበላይ መስዬ ባፌ ባቀልህ የበላይ መስዬ ባፌ ባቀልህ በውስጤ ትልቅነ ደፍሬ አልጥልህ በውስጤ ትልቅነ ደፍሬ አልጥልህ ሙሉን ሰውዬ ስቀን አንስህ ሙሉን ሰውዬ ስቀን አንስህ ሆኜ ተገኘሁኝ ላንተ የማንስህ ሆኜ ተገኘሁኝ ላንተ የማንስ ሞልቶትማ ቢሆን ከጥንት ድልን ሞልቶትማ ቢሆን ከጥንት ድልን ባላሳየኝ ዛሬ ላንተው መጉደልን ባላሳይ ዛሬ ላንተው መግደል ልቤን ረት ስተይ በዚህ ምድር ኗሪ ቋሚ የሚሆን ጠፍቶ በዚህ ምድር ኗሪ ቋሚ የሚሆን ጠፍቶ ትዝታ ግን ኖረ እድሜውን አብዝቶ ትዝታ ግን ኖረ